ሄሎ ሄሎ ሰላም ጤና ይስጥልኝ።
አብሮ ይስጣለን። እንትን ድንች የለም እንዴ? ደ- እንትን create አድርጌ ለ- አዎ።
ከዛ ሌሎች እንትን ሲሉ view ነው የሚለው fill አይልም።
okay out of stock ይላል እንዴ?
እሱን ትላንት ነበረ። ዛሬ እሱ ረ- ሳይሆን view ዝም ብሎ view ነው የሚለው። አሁን እኔ ጋር ሲገቡ እንትን ለማለት ለመሙላት አዎ okay አይሰራም።
applica- application ኡ ላይ ገብቶ እስኪ ይዩት። ስ- ስ- ስሞት ነው ማን ነበረ የእርሱ?
ጽዮን
ጽዮን። አዎ application ኡ ላይ ይግቡና እ ከዛ የድንች product መርጠው እ
ከዛ እዛው የእርሱ ስም እ, ያገኛሉ። ጽዮን አንድ ሰው ነው ብቻ የገባው?
እኔ ገና create እንዳረኩ ነው በቃ አዎ አንድ ሰው ብቻ ነው ያለው። የእርሱ አለ ከላይ። ከዛ join ብለው እዛ ይግቡ። በ application ኡ ላይ እየገቡ ይሞክሩ ሁለቱን application ኡ ላይ እየገቡ እዛ group የከፈተ ሰው አለ open group የሚል እዛ የእርሱ አሃ።
ስም ይመጣል።
አዎ አዎ፣ እሱ ላይ አለ።
አዎ፣ በሱም አዎ።
join ማድረግ ከዛ ይቻላል join ያድርጉ። አዎ።
ተሰራ። እሺ። እና ደግሞ ሌላው እ፣ እንትን ነበር ሽንኩርትና ድንች እንደዚህ እምቢ አለኝ። ትላንት out of stock እየና እያለ ስለነበረ አዎ።
ከትላንት ወዲያ እ፣ እምቢ አለኝና እንትን ያል እንትን ይበልልኝ ብያችሁ ነበረ ትላንት ድንችና ሽንኩርት ሪፈንድ እ፣ ጠይቄ ፌል ነበረ።
ሲያደርግ አዎ ነገ ይመለስሉታል። ዛሬ ረፍት ይመለሳል።
ስለሆነች ነው ሪፈንድ የምታደርገው። አዎ አሃ፣ አሃ።
ነገ ይደረጋል።
ለእንትን አሁን ሁለት ሰው እንትን እንዳለ ነው እንትን ያለው ሁለቱም የኔ ነው። በአስራ ሁለት ቤት አዎ።
ያገባ አለ። ለ- ለሁሉም ይመለሳል አንዴ የየ በ- በራሱ በራሱ አካውንት በራሱ ይመለሳል። አዎ፣ በቁጥር እም፣ እሺ።
በሁለቱ።
እንደዛ።
እሺ እሺ።
እናመሰግናለን።
እናመሰግናለን።